ሄሎ
ሄሎ።
አቤት። ራንክ የቆዳ ክሊኒክ።
ሰላም ነው?
እግዚአብሔር ይመስገን።
እ፣ እንትን ነበረ ይሄ hello አቤት። ይሰማኛል።
እ፣ ይሄ ትራንስፖርት ነበር ተሳስተሃል። ስልሳ ሰባት ሰማንያ ሰባት ብለህ ደውል።
እ?
ራን- ራንክ የቆዳ ክሊኒክ ጋር ነው የደወልከው።
እና ይሄ ትራንስፖርት ነበር የፈለኩ ከ
ትራንስፖርት ከሰንቦልሳ ከሰንቦልሳ አዲስ አበባ ትራንስፖርት አይደለም።
አይደለም?
67 ሰማንያ ሰባት ብለህ ደውል።
እሺ